ጤና ይስጥልኝ። ሁሉ ስፖርት እባክዎ ምን ነበር?
አዎ እኔም እኮ ነኝ ተመልሼ መጣሁ። ከዛ በመጀመሪያ ደረጃ ስሜን ስልኩ ሞላለሁ። ከዛ በመቀጠል ስሜን ሞላለሁ አይደል።
ከዛ password
password የለ የፈለግኩትን ማስገባት ትችላለህ።
አዎ አዎ
ስንት ቁጥር ነው የሚያስገባው? አራት ወይ ስንት?
እንደፈለጉ
እስከ ስድስትም እንደፈለኩ ማለት ነው።
አዎ የማይረሳውን ስልክ ቁጥርና ስሜን password አዎ
ማሽን አለ ታዲያ አሁን game ላይ ውስጡ ላይ ማሽን- እ
ማሽን አለበት አይደል? ማሽን የምን ማሽን
ይሄ ማጫወቻ game ኡ ማለት ነው።
ይመና ይመድባሉ።
አውቄያለሁ።
የኳስ- ኳስም አለ ኳስም አለ። ይሄ ማሽን የለ ማሽን ይሄ game ይሄ ማሽን ካዚኖ ማለት ነው። የለውም?
ገብተው ገብተው የሚፈልጉትን ማየት ይችላሉ። በኛቸው መጀመሪያ register ያድርጉና አዎ።
ከዛ በኋላ ገብተው የሚፈልጉትን መምረጥ ይችላሉ።
ሁሉም አለ። ኳስም አለ ማሽንም አለ አይደል?
አዎ
እሺ በቃ ሰላም ነው።
እሺ መልካም ቀን።
እሺ፣ አመሰግናለሁ።